hello ጤና ይስጥልኝ ቺፕቺፕ hello ጤና ይስጥልኝ እንደ ሰላም።
እንትን ቲማቲም ልያዝ ብዬ ማለት ነው እሺ ገና እንትኑን እቺ የኪሎ መጠን ልቀይረው ብዬ complete አላልኩትኝም እንትኑ ክፍያው ለመቀየር ብዬ እምቢ አለኝ።
okay አንድ ኪሎ ብሎ ሊያሳልፈው ነው አሁን complete ካልኩት እኔ አምስት ነበር የምፈልገው።
okay group ኡን complete ሊያደርጉት ነው ወይስ ሌላ የሚገባ ሰው አለ?
አይ እኔ አምስት ኪሎ ነው የፈለግኩትኝ ግን ገና ኪሎውን ሳልመርጠው አንድ ብቻ ሊያዘው ነው ማለት ነው።
እንደ አዲስ እና መቀየር እምቢ አለኝ።
ክፍያ ካል- ክፍያ ካልተፈጸሙ እንደ አዲስ create ያደርጉ።
እንደ አዲስ ማለት አይ እዛ ላይ ነው አሁን የ join ማለት የፈለግኩት እንዲ አይ የሰው ላይ ነው እንዲሞላ።
ጆይን አዎ።
ለማድረግ ነው።
አዎ okay እሺ እሺ መልሼ እደውልልሃለሁ። አንዴ በዚህ ቁጥር ነው አይደል?
አዎ አዎ።
እሺ እሺ እሺ እሺ